ጤና ይስጥልን። ቤት ቤት ቤቴ ነው የምልርዳው።
ያልታረመ እንትን ነበረ ሀያ አራት ሰዓት ጥብቅ ብለሽ ነበር ትናንት።
እስቲ እሺ ንገረኝ እንግዲህ ጌታ ሂድ አስር
አስር ስልሳ ሁለት እሺ
ዘጠና ሰባት ዘጠና ሰባት አርባ አራት
አስር ስልሳ ሁለት ዘጠና ሰባት አርባ አራት ነው ያልከኝ።
አስር ስልሳ ሁለት ዘጠና ሰባት አርባ አራት
እሺ አሁን ለቆልሃል። እሺ ቼክ አድርገው